ጤና ይስጥልኝ ቤተሰብ።
Hello
Hello
ጤና ይስጥልኝ።
አብሮ ይስጥልን።
ገበያ አድርጌ ነበርና እንዲህ አለኝ system ኡ እና አልገባልኝ ይመስላል።
ከ CBE ብር ነው።
አዎ እሺ ከ- የ deposit message ኡን ይላኩልን እና check እናደርገዋለን። እንዲሁም ደግሞ የ CBE ብር የሚጠቀሙበትን ስልክ ቁጥር
የብር የምጠቀምበትን ስልክ ቁጥር ያዩ በእሱ ስልክ ቁጥር ነው የምጠቀመው።
እኮ እሺ፣ message ኡን እና ስልክ ቁጥሩን አንድ ላይ ጽፎ ቴሌግራም ላይ ላኩልን።
message ኡማ ሰርዤዋለሁኝ።
እሺ ድጋሚ ደውለው ያስልኳቸው። ምክንያቱም